ጤና ይስጥልኝ አርፌ ረዲስ ንባኮ ምንድዶ
ጤና ይስጥልኝ።
አብሮች ብለን አዎ ሳንቲም ቢ
አሪፍ ቢዎች ነን።
እንትን አይ ትላንትና ማታ ላይ ዲፖዚት አድርጌ ነበረ ከቃና ከቴሌብር ወደ ቃና ማለት ነው።
እሺ በአሪፍ ፔን ቃና ያስተላለፉት እ ትላንት ማታ በአሪፍ ፔን ያስተላለፉት።
አዎ
እሺ
እና እ፣ ከቴሌብርም ተቀንሷል። ቃና ላይም አልገባም።
እሺ ስሞትን ይንገሩኝ ደንበኛል።
ሙሉ ብርሃን ይታይ ኃይለ ሙሉ ሙሉ ሙሉ ብርሃን እሺ ይታይ ኃይለ
እሺ ቴሌብር እ፣ በዚህ ቁጥር ነው የሚጠቀሙት።
አዎ አዎ። እና እ፣ ሀያኛው ሰዓት ላይ ከአስራ አንድ ደቂቃ ላይ ማለት ነው የላኩት
እሺ ቁጥሮትን ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና አምስት እሺ ሰባ ስድስት እሺ ሰላሳ አምስት አርባ
ትናንት ነው የሞከሩት።
አዎ ማታ እሺ ብዙ transaction ያደረኩት ትናንት፣ ግን ሀያ ሰዓት ከአስራ አንድ ደቂቃ የሚለው ማለት ነው
እሺ ደንበኛችን የገንዘቡ መጠን ስንት ነው?
መቶ ሀምሳ ሶስት ብር
እሺ መረጃውን መዝግብ ይሎታል ነው። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
እሺ ቁጥር ላስይዞት እሺ ዝግጁ ነው?
እሺ ቆይ አንድ- እሺ እ